ምኞቴን ከመጠርኩት እንደ ራስ ካደረግኩት ከበቃው ስለ ጉርሴ እንዳቅም እንደ ኪሲ አይቅርም እንደ ሰው አንጀቴን ማራሴ አንጀቴን ማራስ ከሰው ፊት ከረበጡ ከማለት ከመቅለጡ ሰው ልብን ከታደለው ራስን መቻል ካለው